ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
ጤና ይስጥልኝ።
አብሮ ይስጥልን።
ቅዳሜ ለታ ከቴሌ ብር ወደ ወሎ ስፖርት ብር ትራንስፈር አድርጌ ነበረ በአሪፍ በኩል ማለት ነው።
እሺ ዲፖዚት ነው ዊዝድሮ ነው?
አልገባም። ኖ ወ- ወደዚህ ነው የላኩ ወደ ሁሉ ነው የላኩት።
እሺ ከቴሌ ብር deposit ነው።
የተላከልዎትን deposit ነው።
message በቴሌግራም ይላኩልን።
ከቴሌ ብር የተላከልዎትን ቴሌግራም message አዎ፣ በቴሌግራም ይላኩልን።
እ፣ ስልካችሁ ስንት ስንት ነበረ?
ዜሮ ዘጠኝ ሰባ ስምንት
እሺ፣ ዜሮ ሰባ
አስራ ስድስት ሰላሳ ዜሮ ስድስት
ሰባ
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
እሺ፣ እሺ።